Hello ጤና ይስጥልኝ። stand-up comedy ውን ለማየት ቦታ ለመያዝ ነበር።
እሺ ይባላል። ስሞትን ለመዝገብ እና እንትን እዛው በቦታ ነው የሚቆርጡት።
ምን አልሽኝ እናቴ?
ስሞትን ለመዝገብ እና ቦታ መያዝ ይችላሉ። ትኬቱን እዛው በቦታው ተገኝተው ነው የሚቆርጡት።
ነው እንዴ? ኦንላይን መቁረጥ አይቻልም?
አዎ አዎ፣ ትኬቱን እዛው በአካል ተገኝተው ቆርጠው መግባት ይችላሉ።
አዎ፣ okay። ቦታ ብቻ ነው የሚያዘው።
አዎ አዎ። ስሞትን ንገሩ።
ጸደይ ብርሃኑ።
እሺ እ ስልክ ቁጥር ይንገሩ።
ለስምንት ሰው ነው የምትይዥልኝ። ዜሮ ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ ሰላሳ አራት እሺ ሰላሳ አንድ ሰላሳ አንድ ዜሮ ሶስት ዜሮ ሶስት ለስምንት ሰው አዎ ጥሩ ቦታ አለ አልሞላም።
እ ያው ቀደም ብላችሁ ከመጣችሁ ያው ከፊት ትቀመጣላችሁ። በደንብ ሳቂታ ከሆናችሁ ደግሞ አዎ ጥርሳችን ሲያምር ብታዩ
በጣም ጥሩ ነገር ነው።
እሺ እስከ ስንት ሰዓት ነው እናትዬ? የሚሆነው?
እ ሁለት ሰዓት ነው የሚጀምረው እስከ ሶስት ተኩል ነው የሚቆየው እና ከቻላችሁ ቀደም ብላችሁ ለመምጣት ሞክሩ።
እሺ እሺ፣ እናመሰግናለን።
እሺ እኔም እቤት እናመሰግናለን። መልካም ምሽት።
መልካም